ሄሎ ሄሎ አሁን ደውዬልክ ነበር።
እሺ ላክሽ?
አዎ ልክ ይላል። ቴሌግራም support ምናምን የሚለው ላይ ነው አይደል?
አዎ ዜሮ ዘጠኝ ዜሮ ሶስቱ ማለት ነው የእኛ support።
አዎ ቆይ ላሳይክ ምን ይላል መሰለክ፣ አንዴ ልንገርክ። Best Bet support team ነው ምናምን ይላል።
አዎ አዎ እሱ ላይ ልክ ይልሃል።
እሺ ስምሽ ማን ነው? ቴሌግራም ሳራ ላይ?
ሳራ ወንድፍራ እሺ እሺ አይቼዋለሁ። እና እንትን ትልኪያለሽ የ በእንትን ነው አቢሲኒያ ነው አዎ አቢሲኒያ ከሆነ account ኡንም የአቢሲኒያ የምትጠቀሚበትንም ስልክ ላኪ።
እሺ እሺ